hello ደንበኞች፣ hello።
hello ከቢዚ አዎ፣ ነበር በደንብ።
ደውሎት አዎ እኔም ቪዲዮ ቁጥሯቸው ID ውን እየፈለግኩ ስለሆነ ነው።
እሺ፣ እየፈለኩት።
ስልክ ቁጥር ወይ የተመዘገበበትን ይንገሩኝ። ሌላ ስልክ ቁጥር ካለ ልፈልግሎት።
እሺ እሺ ዜሮ ዘጠኝ አስራ አንድ እሺ
ሀምሳ ስድስት
እሺ፣
ሀምሳ ሰባት ዘጠና ዘጠኝ
ሰባት ዘጠና ዘጠኝ እሺ፣ መስመር ላይ ጠብቁኝ አንድ ጊዜ።
እሺ
በዚህ ነበር የተመዘገበው።
በዚህ ነው የተመዘገበው።
እሺ፣ እያየሁለት ነው። ምንድን ነው የሚባለው ቤቱ የእርሶ?
ለታይ ለታይ የመጠጥ ማከፋፈያ አዎ አዎ፣ አግኝቼዋለሁ ደንበኛችን። ለሌላ ጊዜ ቢጃ ሂደትን ልንገሩት ያዙት።
እሺ እሺ፣ አስራ ሶስት አስራ ሶስት ዘጠና አንድ ዘጠና አንድ ስልሳ ሰባት አራት ሰባት አራት አዎ።
እሺ አመሰግናለሁ።
እሺ ደንበኞች፣ መቼ ነበር የተበላሸው ፍሪጁ? መቼ?
አንድ ሶስት ቀን ሆነ።
ሶስት ቀን ይሆነዋል። ሶኬቱ ላይ የተበጠሰ ምናምን ነገር አይደል?
አይ የለውም የለውም።
የለውም። እሺ እሺ፣ ስሞትን ልቀበል።
ሀይሌ
ኃይልማ
ሀይሌ ሀ- ሀለፉም
እሺ፣ እየመዘገብኩሎት ነው። መስመር ላይ ጠብቁኝ። ስልክ ቁጥር በዚህ በደወሉበት ለያዘው በ- አይደለም። አይ በመጀመሪያው ዜሮ ዘጠኝ ቅድም አስራ አንድ ሀምሳ በነገሩኝ።
ስድስቱ አዎ፣ ሀምሳ ሰባት ዘጠና ዘጠኝ
እሺ፣ ደንበኛችን መዝግብ ይሉታለሁ። ለሚመለከተው ክፍል አሰራጫለሁ።
እሺ፣ አመሰግናለሁ።
እሺ፣ የሚረዱት ነገር አለ?
ምንም አመሰግናለሁ።
ስለ ደወሉ እናመሰግናለን። ስለ አገልግሎቱ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን። እሺ።